ጤና ይስጥልን help roadside ሰው ነኝ ምን ልርዳዎት
መኪናዬ ተበላሽታብኝ ነበረ
አሁን በተሽከርካሪው አጠገብ አጠገብ ነዎት አዎ
okay እባክዎት የደወሉበት ስልክ የእርስዎ ነው አዎ የራሴ ነው እባክዎ ስምዎንና የመንጃ ፈቃድ ቁጥርዎን ይንገሩኝ ስሜ ዳ- ስሜ ዳንኤል ከበደ ይባላል የመንጃ ፈቃድ ቁጥሬ አስራ ሁለት ሰላሳ አንድ
እሺ አቶ ዳንኤል ወደ ስልክዎ አጭር የቁጥር መልእክት ልኬያለሁ እባክዎ ይንገሩኝ እሺ ሀያ
ሀያ
ሁለት አንድ
እሺ አቶ ዳንኤል መኪናው የት አካባቢ ይገኛል ካሳንቺስ ንግድ ካሳንች ባንኩ አጠገብ
እሺ አቶ ዳንኤል በ- ከመካኒኮቻችን አንዱ አቶ ሮቤል በሀያ አምስት ደቂቃ ውስጥ ይደርሰውለታል እባክዎ በትዕግስት ይጠብቁ
እሺ አመሰግናለሁ እሺ እናመሰግናለን ስለደወሉ